hello አቤት ጤና ዮሐንስ ነኝ ከጎንደር። በድጋሚ አንቺን ነበር አሁን ያወራሁት።
አይ አይደለም።
okay እንትን ኮሌጅ ከሚለው ጋር እሺ
ሀና X የሚል አለው ከ Golden Race ማለት ነው cashier ጋር
ዮሐንስ ጎንደር ነው።
password አዎ password እንትን እያለኝ ነው invalid
ሀና ምን ያልከኝ?
አዎ ሀና X የሚለው
እሺ እሺ። GR ነው።
አዎ Golden Race አዎ እሺ እሺ። password ኡን reset አድርጌ ላክልህ።
okay ቴሌግራም ላይ ልልክልኝ ነው።
አዎ okay እሺ እንትን አድርጊው በቃ የሆነ ከስሙ ጋር related ያልሆነ ቁጥር እና እንትን አድርጊልኝ።
ከሀና ጋር እሺ።
አይ በቃ ለምሳሌ አዎ ለምሳሌ በቃ እርዝ አንድ ሁለት ሶስት ምናምን በይው።
እሺ እሺ።
እሺ እሺ